ጤና ይስጥልኝ ሀና እባላለሁ እባክዎ ምንድን ነው?
ሀና እንዴት ነሽ?
ሰላም እግዚአብሔር ይመስገን።
አለን አለን ባለሙያ ነኝ እና ለመመዝገብ ፈልጌ ነበረ።
እሺ እሺ። ከዚህ ቀደም ተመዝግበው አያውቁም አይደል እኛ ድርጅት ላይ?
ኧረ ገና ዛሬ መስማት ነው።
እሺ እባክዎትን ሙሉ ስምዎትን ይንገሩኝ?
ኤልያስ ጸጋዬ።
ኤልያስ ማን?
ኤልያስ ጸጋዬ።
እሺ በዚህ ቁጥር ነው የምናገኘውት?
አዎ እሺ ምን ምንድን ነው የሚሰሩት ስራ?
ፕላቲንጅን፣ እሺ laundry machine፣ እሺ
oven፣
እሺ fridge፣ okay እሺ
duty generator
እ?
ሆቴሎች እናስራለን ምን አሉኝ? ይቅርታ ከአስራ አምስት KVA በላይ ያሉ ጄኔሬተሮችን አስራ አምስት ከአስራ አምስት no ከሀምሳ KVA በላይ ሀምሳ KVA ኦኬ ትልልቅ ጄኔሬተሮች እነዚህ የባንኮች የሆቴሎች ምናምን ኦኬ
እነሱን አጠቃላይ ጥጋል እሺ ምን ያህል ጊዜ እዚህ ሙያ?
አስራ ሰባት አመት okay እሺ የት አካባቢ ነው የሚኖሩት?
መኖሪያ ቦታ ወደ ጣፉ አካባቢ እሺ በዚህ ቁጥር ነው የምናገኘት?
አዎ በዚህ ቁጥር እሺ እ፣ ስለኛ መረጃ የት ነበር የሰሙት?
ጓደኛዬ ነው ነበር የሚገርምሽ ነገር አሁን okay እሺ ይቅርታ። እድሙ እድሜው ስንት ነው?
እድሜ ሰላሳ አራት እሺ ወደ ስራ ገበያው ለመቀላቀል አንድ ቀን በአካል ቢሮ መምጣት ስለሚኖሩቦት ደውለን ቀጠሮ የምናስይዞት ይሆናል። እስከዛ እሺ።
ግን የተለያዩ ስራዎች post የሚደረግበት የቴሌግራም ቻናል አለ። እሱን እንዲቀላቀሉ link ኡን እልክሎታለሁኝ።
በጣም አመሰግናለሁ።
እሺ መልካም ቀን ይሁንልዎት።